ሄሎ
አቤት አቤት።
ጤና ይስጥልኝ ሀሚድ ነኝ። ምን ልርዳ?
ቤስት ስፖርት ላይ አዎ ቤስት ቤት ነው ይሄ ቤስት ቤ- እኮ እንትን ለማ ኮንቴነር እቀበላለኝ እኮ ኮኔክት ማለት?
ላደርግ ፈልጌ እ ማለት
ማለት አካውንት አስገብቼ ማለት በቴሌ ብር ኦኬ ዲፖዚት ለማድረግ እ ዲፖዚት አድርጌ ለመጠቀም
እኮ ምን ሆነብህ ነው አላወቅም እ፣ ማን- እንዴት እንደምታደርግ ወይስ እ፣ እኮ አካሄዱ ነው OK step ኡን መጀመሪያ መጀመሪያ ከላይ በኩል በቀኝ በኩል ማለት ነው ያለችውን ምልክት ትነካላ እሷ አዎ።
ስትነካ deposit የሚል ይመጣል አ deposit ም ትነካለ
አይ ከዛ በኋላ ሶስት እ፣ መንገዶች ያመጣልሃል voucher የሚል አለ ሳንቲም ፔ እና ቻፓ የሚል አለ
እሺ ከሶስቱ ወይ ቻፓን ወይ ሳንቲም ፔን ትመርጣለህ። ሳንቲም ፔን ትመርጥና አሁን deposit እንደገና ትላለህ እዛው ከስር አለ
አይ እ፣ deposit ካልኩ በኋላ ብሩን ታ- ትመርጣለህ። እዛው ላይ ያለውን ብር ትመርጣለህ ወይ ራስህም ጽፈህ deposit ታደርጋለህ ማለት ነው ከስር ከዛ ትቀጥላለህ። promo code ምናምን የሚጠይቅህ ከሆነ ታልፈዋለህ።
አይ ከዛ deposit ስትለው ይመጣልሃል። ብቻ አማራጭ ይመጣልሃል። ከስር ቴሌ ብር የሚለውን ትመርጣለህ። ከዛ በኋላ information ሞልተህ ስልኩን ምናምን ሞልተህ deposit ማድረግ ነው እዛው ላይ እሺ፣ website ኡ ላይ።
እሺ።
እሺ።